Hello? ሰላም ነው?
አለን ይቅርታ ከቤት ቤት ነው የምደውልልዎት።
ሴት ከቤት ቤት ነው የምደውልልዎት። በሆነ ቁጥር ደውለው ነበር አለ በቤት ቤት በም- እንትን በምንልበት ቁጥር እሺ የሚደውሉት ሰማንያ ስምንት ዜሮ አራት ላይ ነው። እኛን በስልክ ማግኘት ከፈለጉ ሰማንያ ስምንት ዜሮ አራት ይደውሉ። ቴሌግራም ቁጥራችን ደግሞ ቁጥር ልስጦት።
አዎ እሺ ዘጠና አምስት ዜሮ ዘጠኝ ዘጠና አምስት
ዘጠና
አምስት hello ዘጠና አምስት
ሰላሳ አንድ ሰላሳ አንድ ሰባ አንድ ሰባ አንድ ሰላሳ አንድ ሰላሳ አንድ ከዛ በተጨማሪ ይሄ ቴሌግራም ቁጥራችን ነው። በዚህ ቁጥር ቴሌግራም ላይ ሊያወሩን ይችላሉ። በተጨማሪ ደግሞ እ online chat አለ። ቴሌግራም ድረገ እንትን ቤት ቤት ድረገጹ ላይ ሲገቡ chat አለና እሱ live chat ላይም ሊያገኙን ይችላሉ። እሺ በዛ ቁጥር አያገኙንም። እሺ መልካም ቀን